ሰው አጋለሁ እያልኩ አንድ ሰው አንድ ሰው ትዝታ ያለ ሰው አንድ ሰው አንድ ሰው ያነጉደኛል ሀሳብ አንድ ሰው አንድ ሰው ወስዶ የማይመልሰው ወስዶ የማይመልሰው እኔስ ምን አለበት ወስዶ የማይመልሰው ብታው መተንፈሴን ወስዶ የማይመልሰው ባፌ ስጫወት ነው ወስዶ የማይመልሰው የሚጎዳት ነፍሴን የሚጎዳት ነፍሴን የሚጎዳት ነፍሴን ናነሳው ደግሞ እያልኩኝ ትዝታ የትንፋሽን ውበት የልቤን በሽታ ከሰማያት ወዲያ ከአድማሱ ባሻገር ከጨረቃ ወንበር ከከዋክብት ሀገር አስረክቧኝ ዘንድ ዋውዬ ብርሃን ለጨለማው ጥሎኝ ጠፋ ብዬ ዋውዬ ጊዜን እንዴት ልመው ትንፋሽን ሰብስቤ ዋውዬ እናሳለሁ ማታ ሌትሎን ሰላስለው ዋውዬ የቀኑ ትዝታ ትዝታ ትዝታ አሃን አንድ ሰው አሃን በየጨዋታው ላይ አሃን አንድ ሰው ባይመጣ ትዝታ አሃን አንድ ሰው አሃን ቃኘው ነበረ አሃን አንድ ሰው ባቲን ለደስታ አሃን አንድ ሰው አሃን በጊዜው ባይገኝ አሃን አንድ ሰው የቀን ደግነቱ አሃን አንድ ሰው አሃን አንጎራጎርጉለት አሃን አንድ ሰው ዛሬ ለትላንቱ እንደ ሰው እንደ ሰው አውጋለሁ እያልኩ አንድ ሰው አንድ ሰው ትዝታ ያለ ሰው አንድ ሰው አንድ ሰው ያነጉደኛል ሀሳብ አንድ ሰው አንድ ሰው ወስዶ የማይመልሰው ወስዶ የማይመልሰው እኔስ ምን አለበት ወስዶ የማይመልሰው ብተው መተንፈሴን ወስዶ የማይመልሰው ባፌ ስጫወት ነው ወስዶ የማይመልሰው የሚጎዳት ነፍሴን አሆ የሚጎዳት ነፍሴን አሆ የሚጎዳት ነፍሴን ደግሞ ላይ መለስ ርቆ ከሄደበት ለጊዜ ምስጋና ቃሌ ረፈደበት ክራርን አንስቼ ትዝታን ስቃኞ ከቀናት ጋራ ነው ልቤና የማገኘው ባለ ጊዜው መጥቶ አውዬ ዛሬ ባለቀኑ ተሸኝቷል ትናንት ዋውዬ ቀርቶ ሰቀቀኑ ከርሞ ሲመጣበት ዋውዬ ዘንድሮም ይረሳል እንዲህ ያልፋል እንጂ ዋውዬ ቀን መች ይመለሳል? አሃን እንደሳው አሃን የአፍላነቱ ሰዓት አሃ አንድ ሰው የጉብዝናው ጊዜ አሃን እንደሳው አሃ ይመጣል ሁሉም ላይ አሃ አንድ ሰው ባሳብው በተካዜ አሃን እንደሳው አሃ በክፉም በደጉ አሃ አንድ ሰው ባዘንም በደስታ አሃ አንድ ሰው አሃ አለቆ ያትላንት አሃ አንድ ሰው ዛሬም